ሰኞ ለቅሶ hello ሰላም አለን። appointment ለመያዝ ፈልጌ ነበር ለ checkup።
ዶክተር ማን ጋር ነው መያዝ የፈለጉት?
እኔ እንጃ አላውቃቸውም ዶክተሮች።
ምን አይነት ሕክምና ማግኘት ፈልገው ነው?
no እንትን just checkup ማድረግ ፈልገን ደም ብዛት ደም ብዛት ላይ specialize የሚያደርግ ሰው አለ?
የውስጥ ስፔሻሊስት ጋር ልላክሽና እነሱ ራሳቸው አይተው ምን አልኩ?
ዶክተር እሸቱ ጋር ይዤልሻለሁ።
እሺ ለመቼ ነው?
as soon as possible ነገም ቢሆን ከነገ ወዲያ በቃ ለነገ እዚህ ሐኪም ቤት መታችሁ ታክማችሁ ታውቃላችሁ ነው ወይ መጀመሪያችሁ ነው?
የመጀመሪያ ስም ንገሪኝ።
okay። ስለዚህ ስንት አለ?
ትነግሪኛለሽ።
የኔ ቃል ኪዳኔ።
የእኔ ቃል አዎ ኪዳኔ።
ኪዳኔማ
በቃ የኔ ቃል የእኔ ቃል የአባት ስም ስማቸው ነው። የእኔ ቃል ስማቸው ነው። ኪዳኔ የአባት ስም ነው። የአያት ስም አዎ።
እየጠየኩት ነው።
ገዛሄ።
ገዛኸኝ።
አዎ
እሺ እ፣ ትነግሪኛለሽ ስልክ ቁጥር ትነግሪኛለሽ? ዜሮ ዘጠኝ አንዳንድ እሺ ሰላሳ ስልሳ ስልሳ
መልካም ተይዞላችኋል። ለነገ ከሁለት ሰዓት ተኩል ጀምሮ መምጣት ትችላላችሁ።
ስንት ሰዓት እንምጣ?
ከሁለት ሰዓት ተኩል ጀምሮ መምጣት ትችላላችሁ።
okay እሺ thank ምንም አይደልሽ።